ጤና ይስጥልኝ። አሪፍ ረዲት ነው ባኩ የምንወስደው።
የእናት ወደ ኳስ መጫወቻ ልኬ
እሺ
እዛ ላይ እንትን አላየውም አልገባም። በዛ
እሺ፣ ደንበኛችን አሁን ነው የሞከሩት።
አሁን ነው አሁን
መስመር ላይ ያሉ ደንበኛችን እ? አዎ አሁን ነው መስመር ላይ ያሉ የሞከሩት። አዎ
መስመር ላይ ያሉ አዎ አሉ አሉ እሺ፣ ስሞትን ይንገሩኝ።
ደመላሽ ምን ተሱ
ከቴሌብሮስ ነው ያስተላለፉት።
አዎ ከቴሌ ወጣ እሺ፣ ቴሌብር በዚህ ቁጥር ነው የሚጠቀሙት።
እ ሰማንያ አራት መጨረሻ
አይደለም ደንበኛችን አይደለም ይንገሩኝ።
አስራ ሶስት አስራ ሶስት ዜሮ ዘጠኝ ሰማንያ አራት አርባ ሀምሳ ሰባት አስራ ሶስት እሺ፣
በዚህ ነው ወደ ኩዊክ ብር ነው ያሉኝ።
እ ወደ ኩዊክ ብር ነው ያሉኝ።
ወደ አሪፍ ገባ ወደ ሁሉ ስፖርት እንዲገባ ነበር የፈለኩት
እሺ፣ የገንዘቡን መጠን ይንገሩኝ ደንበኛችን።
አንድ መቶ ዘጠና አምስት ብር ነው
አንድ መቶ ዘጠና አምስት ብር
እሺ፣ ደንበኛችን መረጃው መዝግብ ይሉታል። አሁን በምነግሩት ቁጥር ወደ ቴሌግራም አካውንታችን ስክሪንሾት አሁን- አንስተው አሁን- ይልኩልናል።
አሁን ይገባልኛል
ይስተካከሉታል። ደንበኛችን ስክሪንሾት አዎ።
ይላኩልን።
እ screenshot ይላኩልን። የቴሌብር ደረሰኝ ይላኩልን።
እሺ
መስመር ላይ ያሉ